መሰለኝ ዋሽንግተን የህክምና ማዕከል hello አቤት
የ credit ታካሚያችሁ ነበርኩኝ እና እሺ
እንትን ለማወቅ ነበረ የ sinus እንትን አላቸዋል ህክምና አላቸው ምን አለ ሳይነስ
የምን ሳይነስ ሳይነስ የሳይነስ እ ያው ይኖራል የ- ከጉንፋን ጋር ነው አይደለም sinus እንጂ ጉንፋን ምን ለብቻ ያገናኘዋል sinus ሳይነስ እ
እስቲ ቆይ check አድርጌ እንደውልለት እሺ